Hello ጤና ይስጥልኝ ጋስ Gym።
Hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን እንዴት አለሽ?
ጋስት ጂም አዎ ጋስ ጂም።
ከ We Plus Solution ድርጅት ነው የምደውለው።
ከየት?
We Plus Solution ድርጅት
እሺ We Plus Solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
አሎ ጤና ይስጥልኝ።
አይሰማም?
ይሰማል። ምን ልታዘዝ?
We Plus Solution provider ላይ አገልግሎት ለመስጠት ተመዝግበው ነበር። እ, እሺ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎች ጋር መገናኘት እንደሚችሉ ልንነግሮት እንወዳለን።
እሺ አለቃዬ ስላለ ለሱ ላስተላልፈው ጥሪው፣ ምክንያቱም እሱ ነው more okay፣ እሺ፣ እሺ።
እሺ